አብሮ ይስጥልን። ሰላም እቴ ፍሪጅ አልሰራም ብሎኝ ነበረ።
የቢጃ የመለያ ቁጥሮችን ንገሩኝ።
አስራ አራት አስራ አራት ስልሳ ሁለት ስልሳ ሁለት
ዘጠኝ ዘጠና
ዘጠኝ ዘጠና እሺ መስመር ላይ ጠብቁኝ ያየሁት ማሪት ሆቴል ነው አዎ አዎ።
እሺ ሙሉ ስም ይንገሩኝ።
እ?
የእርስዎ ሙሉ ስም ይንገሩኝ
አላምረው
አላምረማ ሙሉ ጌታ
አሁን በደወሉበት ስልክ ቁጥር ልመዝግብልዎ አዎ እሺ የት አካባቢ ነው የሚገኙት
አ፣ ዘነበ ወርቅ ቻይና
ዘነበ ወርቅ ምኑ ጋር
አ፣ ቻይና ካምፕ ድልድዩ ጋር መብራቱ ጋር
እሺ ምንድን ነው የሆነ ጫፍ የቢራ ሳይሆን በቃ አይስፋም እንትን አይነሳም። ስንሰካው ጸጥ ነው ያለው።
አይበራም ሲሰማ አዎ አዎ እሺ ቅሬታዎችን ወደሚመለከተው አካል አስተላልፍ የለውታለኝ የጥገና ክፍሎች በተቻለው ፍጥነት ይመጣሉ። ሌላ ምረዳዎት ነገር አለ?
በቃ አመሰግናለሁ።
ተደወሉና አመሰግናለሁ። ስለ አገልግሎት